ሄሎ
ጤና ይስጥልኝ።
ጤና ሰላም ነው። ከቴሌብር ወደ ሁሉ ስፖርት ገንዘብ ስቤ በጣም እያስቀረብኝ ተቸግሬያለሁ።
እሺ ሄሎ ይሰማል። ደንበኛችን ቀጥሉ።
በጣም እያስቀረብኝ አሁን ባለፈው አምስት ብር ስብኝ መልሰልኝ ነበረ። አሁን ደግሞ ከትናንት ወዲያ ስምንት መቶ ብር ዛሬ ደግሞ አሁን አምስት ሺህ ብር ስቤ አልደረሰም።
እሺ ደንበኛችን በዚህ ቁጥር ነው የሚመዘገቡት?
አዎ በዚህ ቁጥር
እሺ ስሙትን ይንገሩን።
በትረ ሙሴ መላኩ
ማን አሉኝ?
በትረ ሙሴ መላኩ እ
ነው ያለው?
አይ በትረ ሙሴ መላኩ
እሺ የቤቲንጉን እ፣ ስም ይንገሩኝ።
ሁሉ ስፖርት ሁሉ ስፖርት እ
እሺ እየመዘገብኩሎት ነው ደንበኛችን።
እሺ
እሺ የገንዘቡ መጠን ስንት ነው? አምስት ሺህ ብር ነው ያለው?
ኧረ አምስት ሺህ ብር ከትናንት ወዲያ ደግሞ ስምንት መቶ ብር
እሺ ደንበኛችን መረጃውን መዝግቤሎታል። አሁን በምነግሮት ጉ- አካውንታችን screenshot አንስቶ
እሺ ቁጥር
ቁጥር ላይ ሲሉ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት
አስራ ሶስት ዜሮ አንድ
አስራ ሶስት ዜሮ አንድ ሀምሳ አምስት እሺ ከስር ስልኮትንና ስሞትን ያስቀምጡልን። እሺ ስለ ደውል እናመሰግናለን። ሌላ የምረዶት ነገር አለ?
ምንም ለማመሰግናለሁ እሺ ስለደውል ሀሳባችሁ ካሉ ከአምስት አምስት ድምጽ ወሬ